Hello. Hello. hello ቢዝነስ ነው ምን እንርዳ
አባቴ የቆየ ብር አለ እኮ ምን ነው?
withdraw ነው
አዎ withdraw ከዘጠኝ ጀምሮ የተደረጉ withdraw ዎች በሳንቲም ፔ በኩል ወደ ቴሌ ብር የ- አልገቡም ነበረ ለደንበኞ- ወደ ደንበኞቹ account እም።
እ፣ ለእነሱ አስር ሳንቲም ፔዎችን አሳውቀናቸው ከነገ ጀምሮ ወይ ወደ ዌስት account ወይ ደግሞ ወደ ቴሌ ብር account ይገባል ብለውናል። እስከ ነገ ይስተካከልናል ጠብቀን። እሺ እና አሁን ምንም ለውጥ የለውም።
አሁን ምንም እንትን አንልም፣ እስከ ነገ ነው የሚስተካከለው።
cancel ማድረግ አንችልም።
ወይ ወደ ዌስቴት account ወይ ወደ ቴሌ ብር account መለስልን ነገር
አሁን እንደዚህ አሁን ሆኖ cancel ማድረግ አንችልም። account ገብተን
cancel
cancel ከስራ እ እ cancel ማድረግ አይቻልም።
cancel ሆኖ ወደ ወደ ቤስት ቤት ሊገባል ይችላል፣ ወይም ወደ ቴሌ ብር ሊገባል ይችላል። ወደ ቴሌ ብር account ከገባል ዲፖዚት አድርገው መልሰን እሺ